hello ሰላም ጤና ይስጥልኝ ቤስት ቤት።
confirmation ፈልጌ ነው።
እሺ ቤስት ቤት ቁጥርህን ንገረኝ።
ዜሮ ዘጠኝ ሀያ ሰባት እህ
አስራ ሶስት እህ
ሀያ አምስት እህ
ዘጠና አራት
ስንት ብር ነው?
አስር እና አምስት ሺ አስራ አምስት አሁን ነው?
አዎ እሺ ቆይ አንዴ
ይሄን ነኝ አለቅ እ
እሺ ሁለቱም ገብቶላል check አድርገው። እሺ እሺ እሺ እና እሺ አባት ስለደወልክ ነው አመሰግናለን። መልካም ቀን